ሄሎ hello ሂዊ ሄሎ፣ hello፣ እንዴት ነሽ?
ደህና
ማን ነሽ?
እ ሶሲ ነሽ እንዴ?
ምን ሆነሽ?
ሂዊ ነሽ?
አዎ እ የሶሲ ድምጽ መስሎኝ ነው።
እ እንደ አንቺ መንገድ ላይ ስለሆንኩ እኮ አይታየኝም ቁጥሩ ራሱ።
ነው እንዴ ነው?
አ
እ የሄድሽ ነው?
አዎ እንዴት ዋሉ ልጆቹ ልልሽ ብዬ ነው።
አላየኋቸውም ገና። ስንቄ እየሄድኩ ነው፣ በዛው ልሄድ።
ገና አ ስንቄ በዛ ስቴዲየም ጋር
እ ስቴዲየም ጋር ያለው ስቴዲየም ጋር ያለው በዛ ሰጥቼ ላልፍ ብዬ አልዳ ደህና ናት ብላኛለች። ምግብ ብቻ እምቢ አለች እንጂ ደህና ናት። አቡ ትንሿ ትልቋ አልመጣችም ነበረ ቅድም። ከዛ በኋላ መልሼም አልደወልኩም።
እህ ሄዳለች እንዴ ትምህርት ቤት?
ትሄዳለች፣ በግድ እየሄደች ነው ብታይ።
እንዴ ለምን ላክሻት በዚህ ቅዝቃዜ?
ምን እናርግ? ጃኬት ምናምን ደራርባ እም እየሄደች ነው።
አይ ይሁን በቃ ግን ት- እንትን ታድርግ ምንድን ነው ማክስ ታድርግ እ?
ማክስ ታድርግ ቅዝቃዜውን መጥፎ ነው።
እም ቅዝቃዜው ነው አንቺ ግግት ነው ያደረጋት። መቼም እንደው አዎ ኧረ መጥፎ ነው።
ችላው ነው ብታይ ችላው።
አይ ካልሆነ ደግሞ ጤና ጣቢያ ትሂድ።
እ እኔ እኮ ሕክምና ላለማስለመድ ነው እኮ ዝም ያልኳት አአ መጥፎ ነው ትልቋ ማለት ነው ሂዊ፣ መጥፎ ነው። እ፣ ምግብ ምናምን ከያዘ ይገላል።
አይደለ?
አዎ እንዴ እም
እስኪ የዛሬውን እና ካልሆነ ጤና ጣቢያ ትሂድ።
በቃ እሺ።
አዎ እንግዲህ ከተሻላት በቃ ችግር የለውም። የምች እ መድኃኒት አሁን ያችኛዋ ደግሞ ምግብ እምቢ አለች አሉ። በቃ ትንሽ እንኳን ማ በጸሎት
አዎ አዎ እንትን ነዋ እንጂ ትኩሳቱ ምናምን ደህና ናቸው አሉ።
ሰጣት አትበላ።
እም አዎ ኧረ ሲያስጠላው። እሺ ስማ አይዞሽ ጭንቅላት መበጥበጥ እኮ ነው።
አይዞሽ አይዞሽ።
አይ አሁን እያትና ትልቋ በጣም እንትን ካላት ካጨናነቃት ነገ ትሂድ ጤና ጣቢያ።
አዎ ነገ ትሂድ። አዎ በቃ እንደዛ ነው የሚሻለው። እንግዲህ ትንሽ ከተሻላት ግን ተይው።
በቃ አዎ እስቲ ጥሩ አይደለም።
ድጋሚ ዛሬ ኢንዶሚኖን ከአቅም እንትን በላይ እላትና ከሆነ ጥሩ አይደለም። እሱ መጥፎ ነው።
እም በቃ እሺ እሺ ሰላም ግቢ። በቃ ቻው። ሂዊ እሺ መልካም እሺ እሺ እሺ እሺ ቻው።